የፊት የሚፈቱት ሁሌም ሁሉ ስፖርት ነው። እባክህ የምንለቅመው እኔ እንጃ ነኝ። hello ሁሉ ስፖርት ነው የምንለቅመው።
እ፣ ደጋግሜ ደወልኩኝ እኮ እ፣ transaction ኑ አላሳይ ብሎኝ እ፣ ፎቶ አንስታን አላክልኝ ያላችሁ ልኬላችኋለሁ፣ ግን መልስ መልሳችሁ አሁንም ማን ነው መልሳችሁ የሚለው ስሙ?
እዛ ናታን ነው የሚለው እ፣ ሁሉ ስፖርት ላይ የተመዘገበው
ናታኒ ነው የሚለው?
ናታን ቆይ ሌልሽ ናታን ነው የሚለው አይ እንትኑን ነው የላኩበት የቴሌግራሙን ነው ያልኩት ናታን ጂኤር
እ?
ናታን ጂኤር ጂአር ማለት ነው ናታን
አሁን አንድ ሁለት የላኩት ቤት እ አሁን የላኩት አዎ ቴሌግራም ላይ አሁን ልኬላችሁ ነበር። refresh አድርጎ ደጋግማ አላችሁ። ከማታ ጀምሮ ነው ከማታ አስራ አንድ ሰዓት ጀምሮ ነው refresh ማድረግ የጀመርኩት፣ ግን እስካሁን ድረስ ምንም የገባ ነገር የለም። ያው ነው ምንድን ነው የሆነቦት?
tran- ትናንትና withdraw አድርጌ ነበር ማታ ላይ ማለት ነው እ፣ ከሁሉ ስፖርት ወደ ቴሌብር እሺ ግን እዛ ላይም transaction ኑ ላይም አያሳይም። ቴሌብር ላይም የገባ ነገር ምንም ነገር የለም።
transaction ኑ ላይ አያሳይም ማለት ምንድን ነው የሚሆነው?
ምንም እ፣ እንትን ነው ስልኮትን ንገሩኝ።
blurred ነው የሚያደርገው እ?
ጓደኞች ስላልሆነ ስልኮትን እ?
ንገሩኝ።
የዘጠኝ አስራ ሁለት እሺ ሰማንያ ሁለት ሰማንያ ስምንት ሰማንያ ሁለት ሰማንያ ስምንት ዜሮ ሁለት
እሺ branch tra- በ branch transaction እኮ ስለሞከሩት ነው። ወደ ባንክ transaction ይሞክ- እ፣ ይቀይሩትና ይሞክሩ ይመጣል። በ branch ስላደረጉት ነው።
ቴሌብር እኮ ትናንትና withdraw ያደረኩት በ branch አይደለም።
እያየሁት ነው አሁን የላኩትን አግኝቼዋለሁ። የ transaction history ውን ማለት ነው።
okay እሺ የ transaction history ላይ ከላይ የሚያሳየኝ የ branch transaction እንደሆነ ነው።
okay ግን መመለስ የባንክ ይችላል።
ነው መሆን ያለበት።
የባንክ አዎ ባንክ transaction ነው ማለት ያለበት።
okay እሺ በቃ እነዛ ከሆነ ወ- ይመለሳል። መልሽልኝና ወደ ቴሌብር ላከው።
ምኑን የሚመለሰው አላኩልንም እኮ አሁንም እኮ የ branch transaction ኑን ወደ ባንክ transaction ቀይረው ሲያመጡት ይመጣል። transaction history ይመጣልዎታል። አሁን ያልመጣው በ branch transaction ላይ ስለሞከሩት ነው። ላይ ያዩት የላኩትን ይዩት፣ branch transaction የሚላለ እሱን ወደ ባንክ transaction ይቀይሩት ነው ያልኩት። እና ይሞክሩ፣ ይመጣል።
ቆይ እያየሁት ነው።
transaction history ከምትለው በታች branch transaction አይቼዋለሁ።
የሚላለ አዎ እሱ አዎ።
ወደ ባንክ ይቀይሩት። ባንክ transaction የሚለውን ይቀይሩ። የገቡት ከዛ እዛ branch ላይ ላይ ይመጣልኛል?
ስለሆነ ነው። አዎ ይመጣል።
እሺ ልክልላችኋለሁ። እሺ።
እሺ መልካም ቀን።